ስለሚለው ኢትዮጵያ ህይወት ነኝ በኮምንደር ጋር ኦክሲጅን ለማዘዝ ነበር።
እሺ ደንበኛችን ቢጂ አይዲዮትን ይንገሩ እ እ?
ቢጂ አይዲዮትን ይንገሩ
ሲነ ዜሮ ዜሮ ዜሮ ዜሮ
ሰማንያ ሰማንያ
ዜሮ ዜሮ ሰማንያ ሀምሳ አንድ አምሳ አንድ
ዘጠና ስምንት ዘጠና ስምንት ሰላሳ ዘጠኝ ሰላሳ ዘጠኝ አዎ ይቅርታ፣ እሺ እያየሁኝ ስለሆነ ነው የዘገየሁት።
የለም ችግር የለም።
card number ኡ ያስፈልጋል?
እሺ፣ እባክዎት መስመር ላይ ይጠብቁኝ። በዚህ ሚሉትና ዜሮ ዜሮ ሰማንያ ሀምሳ አንድ ዘጠና ስምንት ሰላሳ ዘጠኝ ነው አይደል ያሉት?
አዎ አዎ
ደንበኛችን በዚህ ቁጥር አላገኘሁትም። ለቢጃይ ደንበኝነት የተመዘገቡበት ስልክ ቁጥር አለው?
ስልክ ቁጥር አዎ
ስልክ ቁጥር የለም። በዚህኛው ነው ሁሌም TIN number ኡ ሰጥተን ነው ኦክሲጅን የምናዘው የነበረው። ወይም ደግሞ card number አስራ አራት አራት መቶ ሶስት አለ የካርድ ቁጥሩ።
አስራ አራት አራት መቶ ሶስት ያሉት አ አ እሺ
እስኪ ደንበኛችን ደግሞ TIN number ው ንገሩ። ዜሮ ዜሮ
እሺ አንድ ጊዜ እሺ እሺ ዜሮ ዜሮ ሰማንያ ዜሮ ዜሮ ሰማንያ ሀምሳ አንድ ሀምሳ አንድ
ዘጠና ስምንት ዘጠና ስምንት ሰላሳ ዘጠኝ
ሰላሳ ዘጠኝ ነው ወይስ ሰላሳ ዘጠኝ ሰላሳ ዘጠኝ
ሶስት መቶ ዘጠኝ አይደለም?
አይ ሰላሳ ዘጠኝ
የቤት ውስጥ ምን ይባላል?
የቤቱ ስም ደሲ ነው የሚባለው።
ደሲ አ ወይም ደግሞ ሙሌ ሊል ይችላል። ሙሉ ጌታ
ሙሉ ጌታ አ ሙሉ ጌታ ነዳ
ካናዳ አ ንክራነ
ግሮሰሪ ነው።
አዎ ግሮሰሪ ነው ባ- ሬስቶራንት እሺ እሺ
SMS ከቢዚ አልተላከልኩም።
አቤት ከቢዚ ኢትዮጵያ SMS አልተላከልኩም።
አልተላከልንም ምንም አይነት text አልገባለሁትም።
ምንም አይነት ነገር አልገባም ወይም ደግሞ ሌላ TIN number አለ ሌላ TIN number ልስጥሽ እሱ ላይ ተመዝግቦ ይሁን እሺ ንገሩኝ።
እሺ አንዴ መልሽ ቆይ እሱ እዚህ ጋር አጠገቤ ስለሌለ check ላድርገውና ደውልልሽ እሺ ደንበኛችን እሺ እሺ እናት